ጤና ይስጥልኝ ከኢትዮ ኢትዮጵያ እንደው-
ከቴሌ
ጄ- ኢትዮጵያ እንደምን አቤት ሄሎ ፉርቱና ግሮሰሪ አዎ
አይሰሙትም። ፉርቱና ግሮሰሪ እ ደንበኞችን ሰሞኑን በ በ- ሰሞኑን በቴክስት የቪዲዮ ነበር ደርሷል
አይ ደረሰኝ አይደለም ግን ስልክሽ በጣም ነው የሚቆራረጠው አልደረሱትም።
የዲሞራስ ምንድን ነው ይቅርታ ትንሽ ኔትወርክ እያስቸገረ አዎ እኮ ምንድን ነው እኔ ሳይሆን እንትን- መለያ ቁጥር ነው የ BGI ID ያልደረሱት የቤት ቁጥር ባለፈው ደርሶኛል ደርሶኛል ትንሽ ቆይቷል ቁጥሩ ደንበኛችን
እ?
ትንሽ ቆይቷል ማለት ነው።
ምን አልሽኝ ሰሞኑን እናት ደርሷል ማለት ነው።
አዎ ደርሶኛል
እሺ ደንበኛችን ይሄን ለማረጋገጥ ነው። እናመሰግናለን።
እሺ እናት